ሁኔት በእጅ ዘርግያለሽ ድንገት ከፊቴ ላይ ድቅነት ያለሽ ድንገት ከፊቴ ላይ ድቅነት ያለሽ ዘወትር በሐሳብ ካንቺ ጋር ስላለው ምንም ምንም ሳረግ አስታውስሻለሁ ምንም ምንም ሳረግ አስታውስሻለሁ ስዝናና ወይም ሳር ስተኛም ስነቃም ለሴኮንድም ሆነ እንዲያው ለደቂቃ ስምሽን ሳልጠራው ሁሌ በቀን በቀን ሳላስብሽ አንቺን አላድርም አንድም ቀን ሳላስብሽ አንቺን አላድርም አንድም ቀን የትም ይሁን የት መች ትዘነጊያለሽ? ድንገት ከፊቴ ላይ ድቅነት ያለሽ ድንገት ከፊቴ ላይ ድቅነት ያለሽ ዘወትር በሐሳብ አንቺ ጋር ስላለው ምንም ምንም ሳረግ አስታውስሻለሁ ምንም ምንም ሳረግ አስታውስሻለሁ ድንገት ተራርቀን አይንሽን ባላይም ልቤን አይነሽና አልተለየሽኝም የደራ የሞቀ ጨዋታ ባገኘ አስታውስሻለሁ አንቺ አትረሽኝም አስታውስሻለሁ አንቺ አትረሽኝም የትም ይሁን የትም መች ትዘነጊያለሽ? ድንገት ከፊቴ ላይ ድቅነት ያለሽ ድንገት ከፊቴ ላይ ድቅነት ያለሽ ዘወትር በሐሳብ ካንቺ ጋር ስላለው ምንም ምንም ሳረግ አስታውስሻለሁ ምንም ምንም ሳረግ አስታውስሻለሁ ባትኖሪ ከጎኔ አንቺን ረስቼ አልሆን ደስተኛ ፍቅርሽን አጥቼ እንጀራ ለመብላት ቀርቦልኝ ስቆርሰው አንድ ያንቺ ፋንታ ነው አብሬ የምጎርሰው አንድ ያንቺ ፋንታ ነው አብሬ የምጎርሰው የትም ይሁን ምንም ምንም ሳረግ አስታውስሻለሁ ምንም ምንም ሳረግ አስታውስሻለሁ ምንም